ሄሎ ጤና ይስጥልን።
አብሮ ይስጥልን።
ከ We Plus Solution ነበረ የምደውለው።
እ ከ We Plus Solution ነበረ እ We Plus Solution application ላይ ከዚህ በፊት እ፣ ተመዝግበው ነበር አይደለ?
የም- ምን application ላይ?
We Plus Solution የሚባል application ላይ
አይ አልተመዘገብኩም። እኔ እሺ፣ እርስዎ ምን ምንድን ነው የሚሰሩት?
እህ ምንድን ነው የሚሰሩት እርስዎ?
ምን ነው ምን ምን ነው ምን ልታግዥኝ ነው?
አዎ ስ- ከእንትን ጋር ከ- አሁን ስሙ ስ- service እኛ- የኛ company ከሀምሳ በላይ service ኦች አንድ ላይ የያዘ app develop አድርጓል እና app ውስጥ- አሁን ይቅርታ ግን ስራ ላይ ነኝ ወይ በኋላ ደውይ።
እሺ እሺ እንደሱ customer እያስተናገድኩ እሺ